ጤና ይስጥልኝ ቤተሰቤ ዲቦራ ነኝ በአካባቢ የምለዳዋ ሄሎ አቤት ሄሎ አቤት አቤት ሴቶ check ለማለት ፈልጌ ነበር።
እሺ cash code ኡ አለክ
አዎ እሺ ንገረኝ
አስር ሀያ እሺ
ስልሳ አንድ ዘጠና ስምንት የመቼ ትኬት ነው
የትናንትና እሺ ያየሁለት ነው ትንሽ ጠብቀኝ
እሺ
ሄሎ ሄሎ win ነው እሺ ትኬት ነው አቤት ዊን ነው ምን?
አሸንፈሃል አሸንፈሃል የቆረጥከበት ጋር እሺ።
ሂድና ውሰድ ብርህን
እሺ እና አንድ ደግሞ ታይልኛለሽ እሺ ካላስቸገርኩ እሺ ችግር የለም።
አስር ሀያ እሺ
አርባ ስድስት ዘ- አርባ ዘጠኝ አርባ ስድስት አርባ ዘጠኝ አ እሺ ይሄም win ነው
እሺ እህቴ፣ በጣም አመሰግናለሁ።
እሺ እኔም አመሰግናለሁ እሺ መልካም ቀን።